Hello ጤና ይስጥልን ሜሮን።
አቤት
ሰላም ነው?
አለሁ ደህና ነኝ።
ከ We Plus Solution ነበር የምደውለው።
እሺ እም፣ ባለፈው application ኣችን ላይ ተመዝግበሽ ነበረ አዎ
እም፣ እና አሁን account ኦችን active እያደረግን ስለሆነ አንዳንድ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
እሺ
እም፣ ምን አገልግሎት ነው የምትሰጪው ሜሮን? Hello ምታቸው ሄሎ ወይ application ኣችን ላይ ተመዝግበሻል አይደል?
እ፣ ከምን- ከየት ነው ያልሽኝ?
We Plus Solution አዎ እ፣ ተመዝግበሽ ነበረ?
ለመመዝገብ ተመዝግቤ ነበረ ለመመዝገብ እንጂ እኔ Okay አዎ ነው?
ስራውን እሺ ማለት ነው እሺ እሺ፣ አመሰግናለሁ።